ሄሎ ጤና ይስጥልኝ። ቃል ኪዳን ከቤት ቤት ምን ልርዳው?
የስፔን ቦነስ ምን ነው አልገባልኝም እኮ ቦነስ የስፔን
እሺ፣ ትኬት ታይዱን ወይ ካሸር ኮዱን ይንገሩን።
ኮድ ምንም የሚታወቅ የለም። የስፔን ፕሮሜሽኑ ከአንድ እስከ አምስት መቶ ምን አሉኝ?
እስከ አምስት መቶ እ ያኛውን ነው የስፒኑን ነው እኮ እሱ እኮ የወሩ መጨረሻ ላይ ነው የሚሰጠው።
እንጂ አይደለም አሁን አይደለም። የወሩ መጨረሻ ላይ ከአንድ እስከ አምስት መቶ ካሉበት ይገባሉታል ወደ አካውንቱ።
እሺ እሺ፣ መልካም ቀን።